¿Verdad?
ወይ ወይ ኤርሚ ተስተካክሎ አልሽ?
ተስፍዬ ወይ አ ስ- እንዳልደውልልህ እኮ ስልኬ እጄ ላይ የለም ስላልከኝ ነው። እንትኗን ግን አላስተካከልካትም እንደ ድሮ።
ምኗ?
እቺ አራት ከሀምሳ ነበረች ድሮ ላይ ሶስት ከሶስት ሶስት ከሶስት ሶስት ሰላሳ አምስት ነው እሱ ዝቅተኛው ነው።
አ ሰላሳ አራት መቶ ሀምሳ አይ እሱን አልነካሁትም። ማለት አ አራት መቶ ሀምሳ አድርጋት
ስንት?
አራት መቶ ሀምሳ በስንት ብር?
ሶስት ሶስት በአራት መቶ ሀምሳ ማለት በአስር ብር ነው ዘጠኝ መቶ ማለት ስንት ማለት ነው ኦዱ ዝቅ ያለ ነው አሁን ያለው መሰለኝ። አሁን ያለው ይሻላል፣ ዝቅ ይላል መሰለኝ።
አዎ አይ አሁን ከፍ ያለው እንድትል ነው ከፍ እንድትል እ ከሁለቱም እ፣ ዝቅ ሲል እንትን እንዳይነጫነጩ ብዬ ነው እሺ፣ ከስንት ከሶስት ሶስት ስንት አልከኝ?
ከሶስት ሶስት እ፣ በአስር ብር አራት መቶ ሀምሳ ብር ነበር ድሮ ይሄ ዘጠና ብር እያለ አርባ አምስት ማለት ነው በቃ እሺ፣ ሰላሳ አምስት እሺ ተስፍሽ እዛው ነው አይደል?
አመሰግናለሁ አዎ አመሰግናለሁ እሺ፣ አባዬ፣ እሺ።